ትናንት ወዲያ ብር ልክ ነበረ ከቤቲካ
ወደ ምንድን ነው የላከው?
ትናንት ወዲያ ብር ልኬ ነበረ በቻፓ ወደ ቤ- ወደ ቴሌ ብር።
የቴሌብር ስልክ ቁጥር አሁን የደወሉበት ነው።
አዎ
እሺ ወደኛ አልመጣም። እሺ
okay። አልመጣም ብር ወደ እናንተ አዎ ወደኛ አልመጣም።
እና እንዴት ነው?
ከነሱ check ያድርጉ። እሺ approve ያስደርጉ ከነሱ
እሺ